hello፣ ሰላም ከችፕችፕ ነበር የምደውለው። ከችፕችፕ ነው የምደውለው።
ከየት?
ከችፕችፕ ችፕችፕ።
ጭብጭብ።
አዎ፣ እሺ፣ ይቅርታ አምስት ኪሎ እ ሽንኩርት አልመጣልኝም ብለው ነበር አይደለ? ኤልፎራ።
አዎ፣ አዎ።
እሺ፣ የት ነበር location የሞሉት? ነገ እንዲመጣ ለማድረግ ነው።
እ ማለት የሚመጣበት ቦታውን እ location የሞሉበት የሞሉበት location።
የተሞላበት እ ልደውል መልሼ፣ እንደውልልሽ።
እሺ፣ ይደውሉኝ ሳይረሱ። እሺ፣ እሺ፣ እሺ።
እሺ።